Hello Hello, ¿quién es
a ver ሄሎ አቤት ሰላም ነው?
ያው መስገን ከተደራሽ ነበር የደወልኩት።
እ ከተደራሽ
እሺ ሰላም ነው? እንዴት ናችሁ?
ጃር መስገን ሰላም ደውላችሁ ነበር መሰለኝ።
አ ቅድም ለሆነ ነገር ደውዬ ነበር እሺ ምን ታዘዝ?
መጥቼ ነበር ነገ ይመለሳለሁ አይደል? እሺ እሺ እሺ እሺ ሰላም ነው? እሺ